ሄሎ መዋድ እንዴት ነህ? ሄሎ ሄሎ
አቤት መዋድ እንዴት ነህ?
ሰላም ነው።
ከቤስት ቤት ነበር የምደውልልህ ሀብታም ነኝ።
እሺ
እኔ የምልህ ማ- account history ማን ላይ ነኝ አልሽ?
ሀብታም ነኝ። እኔ ሀብታም።
አዋርቼህ ነበር ዋትሳፕ ላይ
እህ?
አ- WhatsApp ላይ አዋርቼህ ነበር አይደል?
WhatsApp ላይ አዎ አዋርቼህ ነበር።
አ፣ ላክልኝ ብለሽኝ ፎቶ ልኬልሽ account ይኸውልህ ፎቶ ልከሃል፣ ግን account history ግዴታ ያስፈልገናል። አንደኛ የተመደበበትን ብር ያሳየናል፣ ሁለተኛ round ኡን እሱን round ነው ኮፒ አድርገን እ፣ ለ provider ኦች የምናሳውቀው። so account history እሺ ደግሞ ሊጠፋ ይችላል።
የተመደበበት ብር ስማኝ መጀመሪያ የተመደበበት ብር
ስማኝ የተመደበበት ብር ስትይ ነው እኮ ምላሹ እዛ እኔ ሌላ- screen capture አድርጌ የተመደ- የላኩልሽ ላይ አለ።
አዎ screenshot የተደረገው ይኸውልህ round ኡን አያሳየኝም እና ደግሞ ቀኑን አያሳየኝም። አንተ ግን screenshot አድርገህ account history ህን የምትልክልኝ ልክ account history ህን account history ላይ
እሺ ስክሪንሾት እ- እ- ቆይ ስማኝ መጀመሪያ አካውንት ሂስትሪህን እሺ።
ስትልክልኝ screenshot አድርገህ ነው የምትልክልኝ አይደል? screenshot አድርገህ ስትልክልኝ እዛ ላይ mark ታረግበታለህ የቆረጥክበትን ማለት ነው። ከዛ እዛው ላይ round ኡ ስላለ እሱን ነው ኮፒ አድርገን የምንልክላቸው ለ provider ኦች እና እሺ አካውንት ስትሪ ላይ አካውንት ይገባና account account history ውስጥ ገብ- ገብቼ አዎ ከዛ round ኦቹን ታውቃቸዋለህ።
እሺ።
አንተ የመደብክበትና win ያደረግከውን ታውቃለህ መቼስ አይደል? so ይሄንን round ነው እኔ አካ- win ያደረግኩት ብለህ እዛ አካውንት ሂስትሪ ለም- ስክሪንሾት ስታደርግ ለምሳሌ ለምሳሌ account history የምትይ ይሄ spin ball ኡን ውስጥ ገብቼ ነው አይደለም?
እ no አይደለም።
ስፒን ቦል ኖርማል አካውንት ላይ ትገባለህ።
እሺ ከገባሁ ወዲህ ከዛ deposit ከሚለው በታች history ሚል አለ።
አ፣ ይሄ አካውንት ፕሮፋይል ስትሪ ሚል ቼንጅ ፓስወርድ አካውንት ኖ፣ ስትሪ ቤት ሊስት አካውንት ምናምን የሚ history account history የሚለውን click ታደርገውና የዛን ቀን ቀኑን አዎ አሁን አንተ ይኸውና
ስማኝ መጀመሪያ ሄሎ no የሚለው ጥይ የሚለው ነው እኮ አሁን account history የሚለው ነካኸው አይደለ?
ምን አልሽ?
account history ውን ስትነካው ማለት ነው የተጫወትከውን እንዳለ list አድርጎ ያመጣልሃል። history ህን ነው እሺ የሚያሳየው።
አክ- deposit ከ deposit ስር account history የሚል አዎ እሱን ንካው።
ነ- እሺ ነክቼዋለሁ።
እሱን ነክተህ round ኡን እዛ ላይ ታውቀዋለህ አይደለ? አንተ የመደብከውንና ይሄኛውን መድቤ ነው ይሄን ያልተበላው የበላሁትኝ ካል እሺ፣ እዛ እዛ ስር ላይ እዛ ስር ያንን ከነካ ወዲህ እሱን ከነካ በኋላ ሰርች ሂስትሪ ፒሪድ ይላል።
እኮ አሁን ቀኑን ታስገባለታለህ። ቀኑ መቼ እንደነበር ታስገባለታለህ።
ቀ- ቀኑ እሺ፣ እዛ ላይ አሁን ያለው today last two day ቆይ አንዴ ዊክ
ማለት ነው።
ምን አልሽኝ?
ቆይ አንዴ አንዴ ላስተላልፍልህ። እ፣ ምን ላይ ማነው ስልክ ላይ ያዘው? ላክ ወዳጅ የማን ነው? እሺ፣ ተይው። እና ይኸውልህ account history ላይ ገብተህ ቀኑን ቀኑን ያሳይሃል አይደለ?
አክ- አካውንት የመቼ ስሪ ቀን- ላይ ከገባ ወዲህ ቆይ ቀን አስገባለታለሁ ሰርች የመቼ እንደሆነ
ሰርች የመቼ ፒሪድ እንደሆነ የሚለው እ ሰላሳ አንድ ቀን December ሰላሳ አንድ እ በሰላሳ አንድ አይደል? የሰላሳ አንድ አዎ history ህን ትገባና
ኤቱባ ነው ሰላሳ አንድ ብዬ የምነካው ነው
እዛ ላይ ከስተም እ?
ቱዴይ ምናምን የሚል ቀን ማስገቢያ ይመጣልሃል account history ላይ።
እዛ ውስጥ ያለው ልንገርሻ no እዚሁ እያለ እዛ አይደለም ውስጥ አሁን ትነግረኝ። ስማኝ መጀመሪያ እዛ ውስጥ እዛ ያለው ላይ today last two day weeks months all custom range ይላል።
እኮ custom range በዚህኛው ላይ የሚለውን ል- ንካው። custom የሚለውን ንካው።
እሺ custom range የሚለውን ነክቼዋለሁ።
እሱ ስትነካው ቀን ማስገባ ይመጣልሃል። ቀን ት- ትገባና
እሱ ከነካሁት ወዲህ ቀን ማስገባ እሺ ይመጣልሃል።
select type start date ላይ የሚለው ም- አዎ፣ ስማኝ መጀመሪያ ምን እኔን ልንጣ?
በደንብ አዳምጠኝ።
እሺ
ከዛ ቀኑን አስገባለት በሰላሳ አንድ ብለህ
እሺ
ከዛ ካስገባህለት በኋላ እዛ ላይ round ኦች የተጫወትካቸው እንዳለ ያሳዩሃል። win ያደረክበትን round screenshot ታደርግና ነይልኛ እዚህ ጋር mark ይሄ ታደርጋለህ።
ይሄ select type የሚለውን ምን ላይ ልንካ?
history ብቻ የሚለውን ልካው። ቆይ አንዴ እ?
history የሚለውን ልካው። እሱን ተወውና መጀመሪያ ቀኑን ብቻ አስገባለት።
እሱ እሺ ቀን እሺ ቀን ቀን ሰላ- ያው እሺ ቀን አስገብቻለሁ። እሺ ሁለቱንም ቀን ስታስገባለት history እንዳለ ያመጣልሃል።
እሺ load ልበለው።
አዎ
እሺ load ከዛ እዛ ብዬዋለሁ።
ላይ round ኡን ጽፈህ ላክልኝ። እዛ ላይ እንደዛ አካውንት ራውንዱን ካ- ካገኘ በኋላ ደውልልኝ መልሰህ እሺ።
እሺ መልሼ እደውልልሃለሁ ካልደወልክ።
እሺ ወለቤ ይኸው አሁን እሺ አሁን በአን- አንቺ ባልሽው አማካኝነት ቢያንስ ትንሽም ራሱ ብሩኬሽ ጣሊ። ወይ- ወይ- እሺ አብርቼ እደውልልሻለሁ።
እሺ እሺ
አትፍሪ እሺ